ሰላም ጤና ይስጥልን። ቴሌቪዥን
ይሄ ነገር እንትን
አቤት
አይ ይሄ ነገር አልገባኝም። እንዴት ነው ወይስ እንዴት ነው የሚሰራ?
መጠቀም ፈልገው ነው
እ ለመጠቀም ፈልገው ነው።
አዎ ፈልጌ ነበረ። ተጋጥሞ ጋር እንዴት እንደሆነ አላወኩም።
እሺ እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ አንድ ቁጥር ላይ ለመመዝገብ፣
እሺ ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ ከእንግሊዝኛ ወደ አማርኛ። ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በኮይን ነው የሚጠቀሙት። እ፣ አስሩንም ጥያቄ በተከታይ ሲመልሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚለውን ትጠቀማላችሁ።
አ- ጥያቄ የምጠይቅ ጥያቄ አለኝ።
እዛ ላይ አዎ ጥያቄና ለመጫወትን ሲጫኑ ጥያቄና መልስና ድሎትን ይሞክሩ የሚል አለ። መርጠው መጫወት
ጥያቄና መልስ ላይ ያውከላሉ።
አለ። አዎ አዎ።
አዎ እሺ እሺ።
game ኡን ይዩትና ግልጽ ያልሆነ ነገር ካለ እ፣
ይደውሉ።
እሺ እሺ